hello ጤና ይስጥልኝ ስቶን ጤና ይስጥልኝ። እንዴት ዋልሽ? ሰላም ነው አለን። እኔ የምልሽ እሺ
አድራሻችሁን እንትን ብላኝ ነበረ።
እሺ
የሱ ጋር ነበረ እዚህ ሀያት ሆስፒታል ጋር ሀያት ሆስፒታል ዛሀብ ሆቴል ነው ያወቁት።
ምን ሆቴል?
ዛሀብ ሆቴል ዛሀብ አዎ፣ ከዛሀብ ሆቴል ፊት ለፊት ዛሀ ሆቴል ፊት ለፊት።
አዎ።
እሺ መልካም።
ማን ልበል ስሞትን ይቅርታ።
አዩሴ እሺ አሀ location ልኬሎት ነበር አላዩት?
አዎ አይቼዋለሁኝ፣ ግን እንትን አላለኝም። የሚገርምሽ ነገር ኧረ እዛው ጋር ነው ያለሁት። አዎ በሩ ላይ ነው በቃ ወጥቶ እንዲቀበሉት ዛሀ ላድርገው።
ሆቴል ጋር ዛሀ ሆቴል።
በቃ እዛ ከሆነ ፊት ለፊት ይታዩታል። እሺ እሺ መጣሁ። እሺ እሺ